የጤና ይስጥልኝ ቃል ኪዳን ከሚሴዎች ነው ልርዶ
የትኬት ችግር ለማየት ነው።
እሺ ካሸር ኮዱን ይንገሩን።
አስራ ሶስት እሺ
ሰማንያ ስድስት
እሺ ዘጠና አምስት ሰባ አራት ሰባ አራት
እሺ አንድ ፖስት ፖንድ የሆነ ጨዋታ አለው። ሌሎቹ ታርመዋል።
ተመላሽ አለው።
postponed የሆኑ ጨዋታ ከታረሙ በኋላ ነው ተመላሽ ካለው የሚገባሎት እና ሀያ አራት ሰዓት ይጠብቁት። ከሀያ አራት ሰዓት በኋላ ይታረማል።
እሺ እሺ መልካም